አለ አ ሲስተር አቤት
ገና አይገባም እንዳይበረው ምን ነበረ?
ከአምስት መቶ ከወጣ በአካውንት ይሄደ ብር እሺ ገና አይገባም እንደ በ- በጌም አይ- አትጫወትም በአካውንት አይገባም እሺ ምን ዊዝድሮ ነው?
አ እሺ በሳንቲም ፔ ነው?
አ በሳንቲም ነው ያደረጉት? ሳንቲም ፔይ ነው የተጠቀሙት ወይስ ቻፓን የተጠቀሙት?
ወይ በተጫወት game ነው እኮ withdraw አድርገው ነው ወይስ
withdraw ነው እንደ እኮ እሺ withdraw ከሆነ በምንድን ነው ያደረጉት? ሳንቲም ፔይ ነው አይደል?
አ አምስት መቶ ነው ገና account አይገባም ወይ አትጫወትም game ኡ ግን እም፣ እም፣ block board ምናምን ነው አለ እኮ እሺ በምንድን ነው withdraw ያደረጉት? በሳንቲም ፔይ ነው ወይስ በቻፓን?
አ በምንድን ነው withdraw ያደረጉት?
በብሩ ብሩን በምንድን ነው withdraw ያደረጉት? በሳንቲም ፔይ ነው?
አብረስ ቤት ነው እንደ እኮ ቤስት ቤት ላይ ሆኖ ምንድን- እሺ፣ ስልክ ቁጥር ይንገሩኝ። እሺ፣
አ ስልክ ቁጥሮት ነው የቤስት ቤት ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ እሺ፣ ሰላሳ ሰባት እሺ፣ አርባ ስድስት እሺ፣
ሰማንያ ሁለት እሺ፣ ሀምሳ ሶስት
እሺ። የመች ነው?
እኛ ሶ- ሶስት ቀን ከ- ከበፊት
እሺ፣ አንድ ስልክ ቁጥሩን ይደግሙልኛል።
አ ስልክ ቁጥሩን ድገሙልኛ እንዴ
አ ድገምን
እኮ ስልክ ቁጥሩን ድጋሚ ንገሩኝ። ዜሮ ዘጠኝ ሰላሳ ሰባት
እም፣ አርባ ስድስት እሺ
ሰላሳ አርባ አምስት አ፣ ሰላሳ ሰባት አርባ ስድስት ሰማንያ ሁለት
ሰማንያ ሁለት
ሀምሳ ሶስት ሀምሳ ሶስት እሺ ዜሮ ዘጠኝ ሰላሳ ሰባት አርባ ስድስት ሰማንያ ሁለት ሀምሳ ሶስት አ
እሺ የመች ነበር ነው ያሉኝ?
አ የመች ነበር ነው ያሉኝ? ቀኑ መች ነው ድሮ ያደረጉት?
ሌላ በአካውንት አይደለም ዴት ቴልሚ ዴት መች ነው ያደረጉት?
ቤቱ እሺ ቆያ ትንሽ እሺ
እን በእንግሊዝኛ ካላንደሩ እን አንድ ነው አሁን በአንድ ነው
አ
እሺ ስንት ብር ነበረ?
አምስት መቶ
እሺ አንዴ መስመር ላይ ጠብቁኝ። እሺ check እያደረኩት ነው።
እሺ
عندك